ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። ብር transfer ለማድረግ አልሰራልኝ ብሎ ነው።
ምን ላይ ነው አልሰራ ያለዎት?
ቻፓ ላይ
ምን betting ላይ ነው?
አዎ አዎ።
ምን betting ድርጅት ላይ?
እ ምን betting ድርጅት ላይ ነው አልሰራ ያለዎት?
ፍላሽ
አይ ፍላሽ ላይ እኛ እየሰራ ነው። check ያድርጉት እሺ። የኢንተርኔት ችግር ሊሆን ይችላል። check ያድርጉት።
ነው ብቻ አልሰራም አለኝ።
አይ ከእኛ side እየሰራ ነው። እሺ ነው እሺ፣ thank you እሺ፣ እናመሰግናለን።
እሺ